ያለው ለማውራት መሰለኝ። እሺ፣ መነሻ ላይ ሁለት ምርጫዎች ነው። ምርጫውን በትክክል ያሰብኩና የትኛውን ምርጫ ሰውኩ። መጀመሪያ ደረጃ አንድ መነሻ ይባላል። በወር እስከ ስምንት ሺህ ብር ድረስ ሄሎ
ሄሎ እንዴት እንደሚሰራ የሚያሳይ ቪዲዮ ወይም ጤና ይስጥልኝ።
በሚሰራው መሰረት ከድር ገበያ ነበር የምደውለው። አባቴ ጋር አ
አጋር ለመሆን ተመዝግቦ ነበረ።
ተመዝግቤ ነበረ።
ስልሳ ሁለት ሀምሳ አንድ ላይ text ልከልዎት ነበር። እሱን አይተዋል?
አ እሺ። ስለዚህ ከመጀመሪያው website አችን ላይ W W ድር ገበያ ላይ እዛ ላይ ይመዝገቡና ይደውሉልኝ።
ምን ድር ሀገር ነው?
አዎ አዎ እ?
አዎ
እሺ እና ምን ላድርግ አሁን?
እዛ ላይ ይመዝገቡና አ ይደውሉልኝ።
ደግሞ እንደ እንደ ራስዎት ነው።
እሺ ደብሊው ደብሊው ድር ሀገር የሚል አዎ አዎ ፈጣን ከሆኑ ባንክ ቤት ያለቀሱ ይሰናቸው ይችላል።
እሺ አመሰግናለሁ።
እሺ